hello ጤና ይስጥልን አቤት ቤት ራዲዮ ነው።
ብሩ confirm አድርጋ ግን pending ነው። pending
እሺ ስልክ ልትነግረኝ ትችላለህ?
ዜሮ ዘጠኝ አስር ዜሮ አንድ አርባ ሰባት አርባ
ዜሮ ዘጠኝ አስር እሺ ዜሮ አንድ እሺ አርባ ሰባት አርባ ቀን
መቼ ነው አባ ያረካው?
እ፣ ሀያ- ሀያ ምናምን መቼ ነው ቀኑን ሀያ ንገረኝ ሀያ ምናምን ቀን ነው።
እኮ እርግጠኛ ሁንልኛ እንዳይለ
ከውጭ ጋር ጋር ይደውላል።
በቃ እሺ እሺ